ሰላም ጤና ይስጥልኝ ክብረት
ሰላም ትላንትና product የሚመጣልኝ ነበር እና እሺ ደውሎልኝ area ውን ከነገርኩት በኋላ ቀረብኝ።
እ፣ ምን ደውሎልዎት ነበር driver?
አዎ ደውሎልኝ ነበረ፣ ነገርኩት area ውን። ከዛም በኋላ ቀረብኝ። መልሼ ስደውልለት ስልኩ አይነሳም።
በዚህ maybe ስልክ ስላልተመቸው ይሆናል በሚል ነው ያለፍኩት። ዛሬም ግን እየተደወለ አይደለም።
እህ፣
so ይህ እንዴት ነው አሰራራችሁ? እኔ ግን በጣም complicated እየሆነ መጣ ጭራሽ።
እሺ ቆይ እስኪ ምን ነበረ እንትኑ order ኡት?
onion ነበር፣ ሽንኩርት ነበረ።
grade C
አዎ
የት ነበር location የሞሉት?
ደቡ ሙዚቃ ቤት okay እሺ፣ አንዴ አቦቻ ልደውል- በሚል ስም ማለት ነው።
እሺ አንዴ ልደውልዎት መልሼ
ደውልልኝ።